ጤና ይስጥልኝ። ለዳውት ሰላም እናስጣለን። withdraw ብዬ ነበረ በአስራ አራት በፈረንጆች ማለት ነው። እና እስካሁን ድረስ የገባኝ ነገር የለም።
withdraw ብለው ነበር ልከውልና አዎ፣ አዎ፣ በቴሌግራም ልኬው ነበረ ግን የሚያናግረኝ ሰው የለም። አዎ፣ መቼ ነው የላኩት?
ያ ቀን ነው የላኩት። አዎ፣ ቅ- ቅድም ልኬ ነበር ጽፌ ነበር ሺ ዘጠኝ መለሱልኝ። ሁለት ሺ ይቀረኝ ነበረ ድጋሚ የብቻው የትራይን ቀን ነበር የላኩት።
ዛሬ ነው ያወሩት ቴሌግራም ላይ።
አዎ፣ ቅድም አውርቼ ነበረ ግን እስካሁን መልስ የለኝም። አዎ፣ መልስ ስናገኝ እናሳውቆታለን። ደንበኛችን በወረፋ ስለሆነ የሚደርሰውት እዛው ላይ ይጠብቁ ቴሌግራም ላይ
እሺ